ሄሎ ሰላም ጤና ይስጥልኝ።
የሞከሩት ኦልሬዲ ምናምን እንደዚህ ያለኝ ጣፋ ሞክሮ አይወጣም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አለ ለመጫወት የሚል
ስንት ስንት አለኝ ቁጥሩን ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ዘጠኝ አምስት መሰላል ነው።
ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ አለ። የድል ጨዋታ አለ። መጫወት ይችላል።